ገና መንገዱ እየተሰራ ነው። ገና ነው። በዚህ ደግሞ ያሰጣህማ ለመኪና ነች
ወይ እስቲ ተመር ድጋሜ ሁለተኛ አላነሳም ብለው ዘጠና ሁለት ሰማንያ አራት
ዘጠና ሁለት ሰማንያ አራት
ዘጠና ሁለት ሰማንያ አራት ታሳውቀ ነበር ወይ ከዚህ በፊት?
አላሳወቅኩም። ሰባ ስድስቱን ያሳወቅኩ።
እሺ ይሄኛው አዲስ ነው። ማን ነው ስም? ማን ነው ስምህን ንገረኝ። ስም- ስምህን ንገረኝ።
ሀብታሙ ነኝ።
ሀብታሙ ዘጠና ሁለት ሰማንያ አራት ነው ያልከኛ።
ዋናው ጋር ይጠለ ወርታች ወረድ ትላለህ። ቤት ጋር ይገኝ ነው። በዚህ ቀጥታ ልጅ በፖሊስ ወርዳል። በዚህ እንደዚህ ቀጥታ ትሄድና ኮብልስቱን ጨርሰው በአስፋልት በኩል ይሄዳል። መንገድ እኮ ስለሩት አዎ፣ ባለው መንገድማ ሄሎ ሄሎ፣ ሀብታሙ ወይ አይሰማም።
ስልኩ አይ- አይሰራም ነው ያልከኝ።
አ የ customer ኡ ይጠራል። ሁለት order ነው። ሁለቱም customer ስልክ ያነሳል።
እሺ አንደኛውን order ንገረኝ።
እ ዘጠና ሁለት ሰባ ስድስት
ዘጠና ሁለት ሰባ ስድስት እሱንም አሳውቃለህ።
እሺ፣ ዘጠና ሰማንያ አራት እሺ እሱን ሰማንያ አራቱን ላሳውቅልሽ።
እሺ ያኛውንም አላነሳልህም አሁን?
አ
እሺ እሺ። እሺ አሳውቅ ይልሃለሁ ከአስር ደቂቃ እሺ።
በኋላ እሺ